ሄሎ
ሄሎ ሄሎ እንዴት ነሽ ሰላም እንዴት ነሽ ሰላም ነው።
አለን አለን ምንድን ነው የስፖርት ነው
ስፖርቱ ላይ ነው የሞላችሁት እኮ
ምን ምን ስፖርቱ ላይ ነው የሞላችሁልኝ።
ምንድን ነበረ
እ፣ ፋይናንስ እ፣ እንትን የስፖርት ብር አልቆብኝ ማለት ነው።
እሺ እ፣ ዲፖዚት ላይ ሰባ ብር ነው ያለው። እዛ ላይ ደግሞ ሀያ ሺህ ምናምን ነው የሞላችሁት
እህ፣ እና ታዲያ እሱን እኮ withdraw ማድረግ የአንቺ ፋንታ እኮ ነው እኮ አታውቂውም እንዴት ነው ማ- እኔ አልችልበትም።
አልችልም ከ withdraw አታውቂውም።
ማድረገው አልችልም ዊዝድሮ አታውቂውም።
ማድረገው ለስፖርቱ ነው። ወደ deposit ኡ እንዴት ነው ማድረገው?
እኮ እንደዛ መጠየቅ ነው እንጂ እኮ አሁን ብር ሙሉልኝ ስትይ ሌላ ብር እንዲጨመርልሽ እያደረግሽ ነው። ነይ እሺ የኔ አይደለም ዲስክ እኔ ላኪልኝ።
አላልኩም።
እሺ እሺ አይ አሁን ረዱ እየነገረችኝ ነው። እሺ ንገሪኝ የኔ ዲስክ
እሺ